ሄሎ ሄሎ ባቤ ሰላም ነው? ቅዱስ አቤት አቤት ሰላም ነው?
አለ ይሄ አለን ከቤስት ጌምስ ነው የምደውልህ። ፋንታሲ
ኦኬ አ እንትን ነበር sorry፣ በጣም ግን በስህተት የሆነ አንድ ሺህ ሁለት መቶ ምናምን ብር የገባ ነበረ አንተ ጋር ኦኬ አ ከቻልክ እንድትመልስልን ነበር።
እሺ account አችሁ ላኩልኝ እንዴ እ- ምን ላይ ልላክልህ?
በ text ላክልኝ account ችግር የለም።
በ text ላርግልህ?
አ አርግልኝና አለ ነው ማን ነው የምልክለት account እዛው የ- Fantasy የተመዘገብክበት አለ አይደለ?
እኮ ማን ነው የሚለው ስሙ ማለት ረስቷለሁ እንትና ማን ነበር ጌታው ማን ነበረ የሚለው? ቆይ sorry፣ እኔ የሚለውና ዮናስ በቃ እርግጠኛ ከሆንክ ከእንትኑ ችግር የለውም እኔ ልከዋለሁ በቃ እልክልሃለሁ፣ ችግር የለም እልክልህና ብሩን መጠኑን እልክልሃለሁ። text አረግልሃለሁ። እሺ እሺ እሺ thank you በጣም እሺ።